hello ቤርሳቤ ነኝ።
hello ኤልሳቤጥ፣ አቤት ሰማንያ ዘጠኝ ሰላሳ
ስንት አልከኝ?
ሰማንያ ዘጠኝ ሰላሳ
ሰማንያ ዘጠኝ ሰላሳ ዘጠኝ አዎ።
ምን ሆነብህ?
እ hello ምን ሆነብህ? እሺ ሰማንያ ዘጠኝ ሰላሳ ዘጠኝ ሰማንያ ዘጠኝ ሰላሳ ሶስት ምን ሆነ? ሰማንያ ዘጠኝ ሰላሳ ዘጠኝ ሌላ ቦታ ነኝ ነው አውጭልኝ ቦሌ ወደ
ሌላ order ይዘሃል ጨርሼ እዛ ነው ያለሁት። አዎ፣
እ order ጨርሼ እዛ ነው ያለሁት። አውጭ የት ነው ያለኸው?
ቦሌ ነው ያለሁት።
መስመር ላይ ጠብቀኝ። ስንት ነው ያልከው?
ሰማንያ ዘጠኝ ሰላሳ ሶስት
ሰላሳ ሶስት ነው እንደ ያልከው።
አዎ።
ማነው ስምህን ያልከኝ?
መስፍን መስፍን።
አዎ።
ከየት የሚነሳ order ነው መስፍን?
ከገርጂ ወደ ጌረር ነው።
ከምን ከገርጂ ታክሲ ተራ ምን ሬስቶራንት?
ኦስካር
ከታክስ ተራ ወዴት?
ጌረር ነው የምለው። አዲስ አበባ ነበር የምለው።
ሌላ ሊያስክም አይደለ መስፍን?
አዎ ጨርሼ ቦሌ ነው ያለሁት።
መስፍን አይወጣም ስራው። እሺ
ሄሎ
አይወጣም ስራው መስፍን።
ቦሌ ነው ያለሁት። እንዴት ነው ኧረ እንዴት እ ቦሌ እኮ ነው ያለሁት። እንዴት ነው ቅር ይልሃለኝ ዲስፓቸር አይወጣም ይስራው ተብሏል።